ሄሎ ሄሎ፣ ሰላም ጤና ይስጥልን። ቴሌ ነኝ።
እግዚአብሔር ይመስገን። ጥያቄ ለመጠየቅ ነበር ይችላሉ። እሺ
እንትን ይሄ ቴሌዊን ላይ ማለት ነው እ እ coin ምንድን ነው? coin አልገባኝም።
coin ጥያቄና መልሶችን የሚጠቀሙበት ነው።
አዎ አዎ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉና ሶስት ቁጥር ላይ ለመጫወት የሚል አለ። ለመጫወቱ ሲጫኑ ጥያቄና መልስ እድሎትን ይሞክሩ የሚል አለ። ጥያቄና መልስ መጠቀሚያ coin ነው።
አሀ፣ እንደዛ ነው።
ጥያቄና መልሱን በተከታታይ አስር ሲመልሱ ትኬት ይሰጡታል። በትኬት ደግሞ የሚያሸልም ጨዋታ እድሎትን ይሞክሩ የሚለውን ይጫወታሉ። game ኦቹ በድረገጽም ገብተው መጠቀም ይችላሉ።
እሺ፣ በቃ እሺ፣ እሺ መልካም እድል።
እሺ
እሺ
እሺ፣ እሺ።